Hello ጤና ይስጥልኝ Best Bet ቃል ኪዳን ነኝ መለድ ነው።
ጤና ይስጥልኝ እህቴ።
አብሮ ይስጥልኝ ነበር።
እሺ ማታ Best Bet የጫወት ቀን ነበር እሺ
ስድስት መቶ እና ሶስት መቶ ውድድሩ እያደረገ ነበር። አሁን እስካሁን pending አላት እኮ አልመለስም።
እሺ፣ ዘጠኝ መቶ ነው እኮ አዎ፣ እሺ።
ዘጠኝ መቶ ነው። ስድስት መቶ እና ሶስት መቶ እሺ Best Bet ስልክ ቁጥሩ ይነግሩኛል?
ዜሮ ዘጠኝ አስራ አምስት ስልሳ ሰባት እሺ
ዜሮ ዘጠኝ አስራ አምስት ስልሳ ሰባት ስልሳ ሰባት ዘጠና ሰባት
ስልሳ ሰባት ስልሳ ሰባት ዘጠና ሰባት አስራ አምስት እሺ መቼ የትናንትና ነው?
ማታ ትናንት ማታ
እሺ check አለ አድርገው እንዲህ መስመር ላይ ጠብቁ።
እሺ
حالك زي هاي ሆኖ ሸጋ አምስት መስመር ኩ ጅርቤ ለ ايوه
እሺ አሁን ፕሮሰስ ላይ ነው። ትንሽ ይጠብቁታል፣ ይገባሉታል።
እሺ እሺ እህቴ እናመሰግናላችሁ።
እሺ እናመሰግናለን። እኛም መልካም ቀን እሺ መልካም ቀን